ይስጥልኝ። በሽት ቤት ቤቴ ነው የምንረዳው።
ጤና ይስጥልኝ። ሰላም ነው?
ሰላም
sister jackpot ላይ ከበላው ስንት ብር ነው የምላክልኝ? ስልሳ ሺህ ወይ መቶ ሺህ ምሳሌ ከአንተ ጋር የሚቆርጡ ሰዎች አሉ። ከአንተ ጋር win ካረጉ አምስትም ቢሆን አስር ለእነሱ ይካፈላል።
የቆረጠ ሰዎች ይከፈላላቸዋል።
አሁን ብዙም ለምሳሌ ቆረጥ- ከአንተ ጋር jackpot ኡን የስልሳ ሺህ ብሩን jackpot የቆረጠ አስር ሰው ሌላ ቢኖር አዎ አን- ለአስራችሁም እኩል እኩል ትካፈላላችሁ ማለት ነው።
okay። ከዛ ከበዝ- ከበዝ- ከዛ ከበዛም ከዛ ይከፋፈላል።
ከበዛም ትካፈላል። አስራ አምስትም ሀያም ሰላሳም ብትሆኑ ለእና ለዛ ሁሉ ሰው ይካፈላል ማለት ነው እንጂ okay።
እንዳለም ሁሉን አይ እንትን አይባልም።
እሺ እሺ። በተለይ እ፣ ባለፈው የሆነ አምስት መቶ ብር withdraw ያረኩት እም።
እስካሁን አልገባልኝም። ትኬቱን እ፣ ወደ ሳንቲም ላከን አላችሁኝ፣ እስካሁንም የለም። hello፣ አቤት አቤት። ሰላም ነው?
ሰላም ነው።
ሰላም ነው።
ምን ነበር?
ባለፈው አምስት መቶ ብር withdraw አድርግቼ